አስረድተሽ አስለቅሽኝ ጀማል እንዳይደላይ ብለሽ እንዳይከፋሽ ብዬ ምንም ባልቆጣሽ አስለቅሽኝ ጀማል ከሌላ ወደሽ ደስታ ያየንበት ያሳለፍነው ፍቅር አሁን ተመልሶ ያስለቅሰኝ ጀመር በለሰለሰ ቃል ምነሽ ተገዝተሽ ታሳዝኝ ጀመር ከሌላ ወደሽ ያሳለፍነው ደስታ አሁን ተመልሶ ያስለቅሰኝ ጀመረ የጥንቱን አስታውሶ ባሸንዳ ይቀዳል እምባዬ እንደወርፈ ስራሽ ትዝ ያለኝ ሌት እንኳን እንዳላርፍ በለሰለሰ ቃል ምለሽ ተገዝተሽ ታስለቅሽኝ ጀመር እንዳይደላይ ብለሽ ብገታው ነው እንጂ ሐዘኔን በዛሬ አንቺ የበደልሽኝ ስንት አለ